hello ጤና ይስጥልኝ ጉዳይ አናውቅም መመዝገብ ብቻ
okay ባለሙያ ነበርኩ ለመመዝገብ ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩኝ እሱ ገዛኸኝ በላይ ደጀን በላይ አ ገዛኸኝ በላይ እሺ በዚህ ስልክ ቁጥር ነው የሚጠቀሙት ገዛኝ አ አ በዚህ ነው የምጠቀመው።
እሺ እድሜው ስንት ነው
እድሜ ሰላሳ ዘጠኝ እሺ መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ ሴራሚክ እሰራለሁ፣ ፕላስቲክ tiles ምናምን
እሺ በቃ ግራናይት ምናምን ችግር የለም ሁሉን ነገር ትንሽን ትኩረት እሰራለሁ። በብዛት በሴራሚክ እና በደረጃ ምናምን እህ፣ የት አካባቢ ነው የሚኖሩት
የምኖር ወደ ውንጌት
እሺ ስለኛ መረጃ ከየት ነበር ያገኙት
በአጋጣሚ ከሆነ ከማስታወቂያ ላይ ነው ያየሁት።
ምን አሉኝ ይቅርታ ተቆራረጠ ድምጾት ከማስታወቂያ ተለጥፎ ነው ያየሁት።
እሺ እሺ፣ ሙሉ መረጃዎትን ሞልቻለሁኝ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። መቼ ቀን መጥተው መመዝገብ እንዳለቦት እኛ ደውለን እናሳውቆታለን። ቢሮአችን የሚገኘው ጎተራ ፔፕሲ ጎተራ?
ፋብሪ- አ ጎተራ ፔፕሲ ፋብሪካው አካባቢ ነው። እንደነገርኩት መቼ ቀን መምጣት እንዳለቦት እኛ ደውለን እናሳውቆታለን። ከዛ በተጨማሪም ደግሞ የቴሌግራም ቻናል አለን እና እዛ ላይ የሚወጡ አዳዲስ የስራ ጥሪዎችን እንዲያዩበት link ኡን እልክሎታለሁኝ።
ችግር የለም እሺ።
እሺ እሺ፣ መልካም ቀን ይሁንልዎት።